ሄሎ ጤና ይስጥልኝ ከቢጃ ኢትዮጵያ ነበር የምደውለው።
እሺ እናቴ አሁን ሲኦቶ አስመዝግበው ነበረ አዎ አስመዝግቤያለሁ ካልመጣሉት ወይም ትንሽ ከዘገየቦት ድጋሜ እኛ ጋር ደውለው ካስመሰገቡ በዚህ እ- እሺ እሺ ሄሎ
ሀያ አንድ ዜሮ አንድ ሀያ አንድ ዜሮ አንድ ሀያ አንድ ዜሮ አንድ ይሄ ቁጥር የያዙና እሺ ምናልባት ካልመጣሉት ወይም ከዘገየ በዚህ ቁጥር እሺ።
አስመዝግቤ ነበረ እሺ እሺ ከመዘገበው እናቴ መጣሉት ይችን ቁጥር ይናገራሉ እሺ እናቴ እሺ